ጤና ይስጥልኝ ማሪ ባባ።
አሁን ደውዬልሽ ነበር ተቋረጠ።
እሺ
ዘግተሽ ነው? እሺ አልነገርሽኝም።
ኔትወርክ ነው የሚሆን። እኔ አል- እኔ አልዘጋውም። አባት ምን ነበረ?
የአሁን ሁለት ሺህ አስራ አስራ አምስት ስንት ነው የወጣው ባንክ?
እኮ እኛ ጋር ያለው እና ምን አመናቱ ይጠብቁኝ እንዴ ሁለት ሺ አስራ አምስቱ አባት ይቅርታ እንትን ወጥቷል ተሽጧል።
ነው
አዎ ተሽጧል ወጥቷል።
ሁለት ሺህ አስራ ሶስት እሳ
አስራ ሶስቱ አለን ቢያ ሀምሳ ስድስት ቤቱ አራት ነጥብ ስድስት ነው አንድ ነጥብ አምስት cash ከፍሎናል። ደረደር ግን ይኖረናል።
አንድ ነጥብ አምስቱ አንድ ነጥብ አምስት ባንክ ይወጣለታል። አራት ነጥብ ስድስት ነው ዋጋው አን- አራት ሚሊዮን ስድስት መቶ ሺህ ብር
ነው ባንክ አለ ድርድር ይኖረናል።
ነው ግጭት ግልብጥ
የለውም ምንም ነገር የለውም አባት።
ያያ እንኳን ያልኩት ሁለት ሺህ አስር ነው እሱ።
ሁለት ሺ አስርም ሁለት ሺ አስራ ሶስትም ዋጋቸው እኩል ነው። አራት ነጥብ ስድስት አራት ነጥብ ስድስት ነው።
እኩል ነው ዋጋቸው።
አዎ ሁለቱም አንድ ነጥብ አምስት ነው ባንክ አዎ
ወደ ኮድ ሁለት ይዞራል አይደል?
ይችላል።